ናስገነም አሊ ባባ ሰላም ነው። እንዴት ናችሁ? ቪትስ አላችሁ እንዴ?
አዎ ቪትስ አለን። ሁለት ሺህ ሁለት ሺህ ሁለት ሁለት ሺህ አራት አለን።
ሁለት ሺ ሁለት
አዎ
ሁለት ሺ ሁለት ስንት ነው የሚያልቀው? እማ አስራ ሰባት ከሀምሳ ነው ምን ዋጋው ባንክ ይወጣልዎታል?
ሁለት ሺ ሁለቱ
አዎ አስራ ሰባት ካሽ ከሀምሳ ኧረ cash cash እኮ አስራ ሰባት ከሀምሳ ነው። ድርድር ይኖረናል። በአካል መጥተው እን- እንነጋገር።
መስቀል ፍላወር ያለው ነው።
አዎ
እሺ ሌላ የሚቀንሳለሽ እንዴ? ሁለት ሺ አንድ ነው።
እ- የለም ሁለት ሺህ ሁለቱም እንደዛ ነው ዋጋው አስራ ሰባት ከሀምሳ ነው። ድርድር ይኖረናል። እሺ